ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር ላጠቅመኝ ወድጃ ላታዛልቀኝ አሁን ከአገር ሄዳ ናፍቆቷ ጎዳኝ ብጠራት አሰማ ያለች ሩቅ ምን ትጠቀማለች እንዲህ ስማቅቅ አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር የኔ ሀሳብ እሷ ነች የልቤ ወሌላ የእሷን የእሷን እንጂ አታውሩልኝ ሌላ እንደዚህ ስባት ናፍቆቷን ስባጂ ኑራ ሳትቸግን ሞታ እንደሆን እንጂ አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር የዛሬ ዘመን ሰው መቼም አልታመነ ነግሬዋት ይሆናል ያልሆነ ያልሆነ ፍቅሬ በደህናን አልጠናም አንጀቷ ትወደኝ ነበር እንደ ራስ ሕይወቷ አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር አስራዬን ትብትብ አርጋኝ ሄዳለች ከሀገር አስራዬን ትብትብ አርጋኝ ሄዳለች ከሀገር አስራዬን ትብትብ አርጋኝ ሄዳለች ከሀገር አስራዬን ትብትብ አርጋኝ ሄዳለች ከሀገር